ጤና ይስጥልኝ። ሁሉ ስፖርት በምን እንርዳዎት ኧረ ሁሉ ስፖርት ምንድን ነው ኮድ ላኩልኝ ብዬ ምንም ብጠይቅ ብጠይቅ ወድ አይላክልኝም ተዘጋብኝ። በእናትህ ምን ኮድ
እ እንትን logout ብዬ ወጥቼ እም ተመልሼ ልገባ ስል እንትን አለኝ እምቢ አለኝ።
እ
ተመልሼ ልገባ ስል እምቢ አለኝ በቃ አልሰራ አለኝ።
ተመልሼ ልገባ ስል አዎ ኦንላይን ነበረ የሚጠቀመው
እሺ
አሁን logout አልኩና logout ከዛ ተመልሼ እ እ logout ሲለው እምቢ አለኝ አልገባም።
አሀ code OTP code ነው የማይልከው።
አዎ አዎ እሱ እኮ እኔ ኔትወርክ ችግር ነው እንጂ እንትን አይደለም፣ ከኛ የሚላክ አይደለም።
እናንተ ጋር ነው አዎ ወይ ትልኩ ትሩ ኮለር አለት እንዴ?
እ ትሩ ኮለር አፕሊኬሽኑ።
ትልቅ ወረር አፕሊኬሽኑ የለኝም። እሱን ላውራ አይ እሱ ካለ ስለማያሳልፈው ለዛ ነው የማይታየው ስልሎት ነበር።
አሀ እንደዛ እሱ ከሆነ ኔትወርክ ነው
እሱ የለኝም፣ ወረር የለኝም።
ኔትወርክ ነው የሚሆነው። በቃ
እየመጠበቅ እሺ፣ አዎ እሺ። ደጋግሞ ደጋግሞ ይሞክሩት።
በጣም ደጋግሜ እየሞከርኩ ነው። እሺ እሺ እሺ